ሄሎ ጤናስጥልን በሰቤት
እንትን ብሎ የተጠቀምኩት ፕሌግ አድርጎብኝ ነበረ።
እሺ
አሁን መልሼ ኮንፈርት ተባረገው ምንም ሊመልስልኝ አልቻለም።
ምንድን ነው የሆነብህ?
አ- አ- አንደኛ መጫወትም አልቻልኩም። እ፣ ሁለተኛ ባላንስ እዛ ላይ ቀረ።
ኦኬ፣ አያስገባህም ወደ አካውንት ነው አዎ፣
ወደ አካውንት አያስገባህም።
አስገብቻለሁ። በቃ balance ያዘ አልቻልኩም። አልገባልኝ በቃ ይሰራል።
እሺ እሺ፣ አንዴ ጠብቀኝ check ላድርገው። እሺ።
ዜሮ ዘጠኝ hello እሺ። አይ ቆይ ሌላው እንትን ነው ስት ቤት website ኡ ነው ይሰራለ።
አዎ ዜሮ ዘጠኝ
አይ check ላድርገው መጀመሪያ ቪዚት ቤትን እና ወደ አካውንት ሎጊን ስታደርግ ነው የሚያስገባ።
አዎ መምጣት አልቻልኩም።
አባ እንትን ነው connection ነው። እሺ connection ነው እንጂ ይሰራል ያለው connection አሁን- check አድርገው እ?
password ኢንተርኔት ራሱ ቢያንስ ላይ ላዩ ላይ ያሉን transfer እንኳን እንዳልገባ አደረገኝ እኮ።
okay በ- እንትን ለማድረግ ብርህን ምናምን ነው
ወይ transfer ለማድረግ ምንም አ፣ አላሳየ አለኝ ሁላ እኮ ጠፋ።
connection ነው የሚሆነው። እስቲ ትንሽ ጠብቀውና ካ- እምቢ ካለ ደውልና check እናደርገዋለን። እሺ connection ማ አለ እኮ ስራ ነገር ልጆች ተጠቀሙ ነው።
ያ እኮ እየሰራ ነው ያለው ያንተ ነው እምቢ እያለ ያለው። ወይ እስቲ በእንትን ሞክረው እስቲ በምንድን ነው የምትጠቀመው? ክሩ ነው አዎ እኔ Chrome ላይ ነው የምጠቀመው።
እስቲ በሌላ browser ሞክረው እስቲ በሌላ browser ቀይረህ ወይ Opera ወይ ሌላ ምናምን አለ አይደለ?
እኮ እኔ እንደዛ ይሰራል እስቲ በዛ ግን በዛ ይሰራል ሌላ
በሌላ ይሳ ይሰራል። አዎ፣ ግን እሷ ላይ እሱ ላይ ያለው balance አስራ ሰባት ሺህ ብር አለ።
አዎ እኮ ገባኝ። በዛው በራስህ account ሆኖ browser ኡን ብቻ ቀይረኸው ሞክረውና ካልሰራ እስቲ ወይ ቴሌግራም ላይ እስቲ ላክልን ፎቶ አንስተህ ምንድን ነው የሚልህ?
አ- አልከፍትም ነው የሚለው ቴሌግራም ላይ እንደውም እየላኩ ነበር እኮ።
እስቲ ማን ነው የሚለው ቴሌግራም ላይ ስሙ
አ፣ ቤቱ ዜሮ ዘጠኝ አስራ አምስት ቤት ነው።
ያንድ ነው ዘጠኝ አስራ አምስት አ፣ አስራ አምስት መጨረሻው ስልሳ ስምንት
ዘጠኝ አስራ አምስት
ስልሳ ስምንት
እሺ ዜሮ ዘጠኝ አስራ አምስት ሄሎ